ሄሎ መሲ
ሄሎ
እንዳለኝ እንዴት ነው?
ባለጊዜ ደህና ነህ? ደህና ነሽ?
እንደምና ደህና ናችሁ ወይ?
ደህና ነን። ደህና ናችሁ እናንተ? እንዴት ነው?
መስጌን ደህና ናችሁ? አዩ አለም ደህና ናት?
ሁሉም ሰላም ነው። እንዴት ናችሁ? ጤንነት
መራቅህ ያለህበት ራቁሻ?
እ፣ ድምፅህ መራቁ ስልኩ ነው ስልኩ ነው።
ደህና ነህ ወይ?
ደህና ነኝ እኔ። እንዴት ነው ጤንነትሽ አንቺ?
ደህና ናቸው ልጅ ወይ?
ሁሉም ሰላም ናቸው።
እሰይ እሰይ፣ እንኳን ተገናኘን ልጄ። ስልክ እምቢ አለ።
አ ስልካቸው እምቢ አለኝ እኮ ግራ አጋባኝ።
ራ ምን ብሎ ነው አደራ?
እኔ እንጃ። ቆይ ልደውልልሽ። አንዴ ሰርቪስ እየገባሁ ስለሆነ እደውልልሻለሁ።
የኔ ስተናግቶ ነው
ነው
እናሳ ሄሎ ወይ ወይ ቆይ ሰርቪስ እየገባሁኝ ነው። እሺ እ እ
እ ይሰማሻል?
ማይ ትሰማለህ?
አልሰማለ
አይ ቆይ ልደውልልሽ መልሽ። አንድ earpod አድርግና ቆይ ልደውልልሽ መልሽ። ልደውልልሽ ይጨንቀህ እኮ ነው ስትደውል የዋኔ እ ደውልልሽ አለ መሰለኝ።
አሁንስ ይሰማል? ይሰማል? ሄሎ ሄሎ